Hello ጤና ይስጥልኝ።
አዎ እንትን ደውዬ ነበረ ወደ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ላይ ደውዬ አይነሱም እኮ ምንድን ነበር
እንትኑና ቻፓ ከ CBE ብር ወደ ቻፓ ስልክ ገጽታ ላይ ገብቼ ማለት ነው እሺ እንትኑ አልቆረጠብኝ ስልሳ ብሩ እዛ ላይ አልወጣልኝ። ከአሁኑ ጋር ሁለት ስልክህን ሳምንት ንገረኝ።
የሆነ ነው ሁለት ሳምንት የሆነ ነው ከዚህ ከዛሬ ጋር እሺ ስልክህን ንገረኝ ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ሁለት ሀያ ሶስት ዜሮ አራት
ሀያ ሶስት ሰማንያ ሁለት
ዜሮ አራት
ስንት ብር ነው ስልሳ ብር
ከቤት